አትመሪ ግድ የለባሽ የኔም በኔ ገመታ የሚያክላት የለም ከማንም አታንሰም ደስ ትለኛለዳኝ በመልካም ምግባሯና ትማርከኛለች ታስደስተኛለች ዋይ አንጠርሷን ብለች ድርግም ዋ ታርግልኝ ዳግም ዳግም አይ ካንገቷ ከበር አፈር አይ እንደሷ የለም በሀገር በሀገር